ሰራ ነበር የሆነ ጊዜ። hello brother
ወይ እንዴት ነሽ?
ይመስገን ነው አለሽ ሁሉ ሰላም?
ይመስገን ነው። ብሩኬ
ምን በቢሮ ነው ስልክ መሰለህ?
ደውለሽ ታወዛግቢኛለሽ።
ምን ላድርግ ብለን ስማ፣ እንትን ነው እ?
እ፣ ይሄ driver ኡ ማለት ነው እ፣
እ፣ እንትን ማለት አለበት
ምን
software update ምንድን ነው ይሄ Intel ኡ ማለት ነው graphics card ኡ እ፣
እንትን እየሞከርኩልን እንትን update ለማድረግ ግን እ፣ የ graphics card ችግር ነው አላስጭንም ያለው እዚህ ኮምፒውተር ላይ format ኡን ላተደርጓል አይደለ
ትናንትና እኮ ሲሰራ ነበረ።
እግዚአብሔርን እኮ expired ያደርጋል እኮ እንትን እኮ expired ያደርጋል አዎ፣ ግን ትናንት በሰላም ሲሰራ እኮ ችግር የሆነብን ምን እንደሆነ ታውቃለህ?
አ ጄ- ጄሪ default ኡን ስፒን አደረገችውና ኦ
ወደ ሲኖ አልቀይርም አለን። ከእንደገና አጥፍተን እንጫ ነው ብለን ምናምን ተስሽ አጥፋና ጫ ነው አለኝ።
አይ ጭን ከዛን እንደዚህ ሆነ እንጂ በሰላም ሲሰራ ነበር ትላንት።
አ ግን በቃ ይሄ አሁን graphics card ኡ update መሆን አለበት። ልክ ይላሉ screenshot አድርጌ
ምን ተሻለ? በእናትህ ምን እ፣ እኔ እንጃ እኔ አሁን ነው ያየሁት። እንደውም ቅድም ባይሆን ኖሮ እስካሁን አይቆይም ነበር ያልቅ ነበረ።
እና አሁን graphics card ማን ነው update የሚያደርግልኝ?
እ፣ አሁን ሁሉም ወጥተዋል።
እም፣
ምን ይሻላል?
ማን ነው ታዲያ update የሚያደርገው?
እኔ ለማንኛውም እንትን እልሃለሁ
ምን እ፣ እስኪ ቆይ ከሰራልኝ እየሞከርኩ ነው።
ሞክረው እስኪ። ለምን መሰለህ አ ያስወጣኛል።
ኮምፒውተሩ ሰላሳ ሀያ ነው i five ነው ኮምፒውተሩ። ትናንትና ከአንድ አንድ ነው ተጭኖ ሲሰራበት የነበረው። አሁን window ብቻ ከሆነ የቀየር ነው አ ያስወጣኛል። አየው software update ስለው ስለዚህ የሆነ ሰው እንትን ይበልልሃል። እኔ window ልቀይርለት እንዴ?
window ከመቀየር ወይ ሌላ ኮምፒውተር ብታመጣ ይሻላል እንጂ
window ኬ- ሌላ ኮ- ሌላ ኮምፒውተር ከየት ይመጣል ብሩኬ?
እ
ሌላ ኮምፒውተር ከየት ይመጣል?
እኔ እንጃ እ፣ ዲቭ ወይ የሚቀይር ሰው ካለ ምናምን
ኧረ በቃ እባክህ።
ይሻላል።
የእኔ አይደለም እኮ ሲጀመር፣ እ
የእኔ አይደለም እኮ የሌላ ሰው እኮ ነው።
አዎ፣ ስለዚህ በቃ graphics card ኡን update አድርጓ ታዲያ ዲቭ። ሌላ ምንም reason የለውም እኮ እ graphics card update እንደ- የሚሆነው እንዴት ነው ነው እኮ ካርድ አለች እሱን ወይስ አላውቅም። እኔ እሱን አድርጌ አላውቅም፣ ግን እኔ ሞከ- አሁን እንደውም ሞከርኩት ከሰራ ብዬ ማለት ነው።
እም፣ ይሄ አይሶች ናቸው የሚያውቁት ይሄን እነ ገዜ ምናምን። simple ኬ simple ነገር እኮ ነው።
እና ነገዜ ደግሞ አይኖሩም አሁን አረ እንዴ ምን ሆንሽ ነው አንቺ? ቅምጥል ናቸው እነሱ።
IT ዎች ግን ቆይ እግዚአብሔርን በጣም የት- እንትን እያልን ነው። IT ማ ቢያንስ እንደናንተ መስራት አለባቸው። ምንድን ነው ያባትኛ ስራ አዎ።
ሰርተህ ጥረህ ግረህ ብላ የተባልን ሰዎች ነን brother።
አዎ እግዚአብሔርን ቆይ እስቲ እና አብዱን እናወራለን። IT ተሰቃየን እኮ እግዚአብሔርን ሁሌ ሁሌ ማለት ነው። ገዜም ስፈልገው አግኝቼው አላውቅም።
አ፣ እስኪ የሆነ ነገር ይሻላል?
እንፈጥራለን፣ ችግር የለውም።
ግድ ነው ግድ ነው በእናትህ አ፣ እስቲ በቃ የሆነ ልጅ አለ እስቲ ልደውልለትና የሚጭንልኝ ከሆነ አ፣
ቤቱ ሁለት ቀን ሶስት ቀን ኧረ ሳምንት ሊሆነው ነው ስራ ከፈታ ቤቱ አይ በዚህ ግን እንደዛ ምክንያት።
አድርገህ እንደዛ አድርገህ ዴቫ።
እሺ እሺ አባቴ ይመችሽ።